ጤና ይስጥልን ዶሚቱ ሰላም ነው?
እንዴት ዋልሽ?
እግዚአብሔር ይመስገን።
አሜን እግዚአብሔር ይመስገን።
አ- እንትን ትምህርት ለመማር ፈልጌ ነበር የዩቲዩብ ይቻላል። እሺ በኦንላይን ነው ወይስ በአካል መማር የምትፈልግ?
በአካል እሺ ስም ማን ነበር?
ሊዲያ
ሊዲያ። ኦኬ አሁን ደውለሽ ነበር? ሊዲያ አዎ ተካይለ ደውዬ ነበር ሳንቲም ደርሶብኝ የኔ እናት ስልኬ አይደውልም እንጂ ደውልሽ ነበረ። እኔ ጋር ነበር መልስሽ ደውልሽ።
አዎ ለዛ ደወልኩልሽ መልስ እሺ በኦንላይን ነው በአካል ስልክ ሰፈርሽን ንገረኝ ሊዲያ ከይቅርታ ጋር ምን አልሽኝ?
አድራሻ ሰፈር አ እሺ ሀያት
ሀያት አዎ ወይ መሪ በይው መሪ አይ ወይም እሺ፣ ከሁለቱ አንዱ ነው የምትገኘው።
አ አይ መሀል ላይ ስለሆንኩኝ ነው እንደዛ ያልኩሽ አይ ስቀልድ ነው። እሺ ማስታወቂያው ምን ላይ ነው ያየሽው ሊዲያ?
አ- አይ እኔ ከዚህ በፊት ነው የማውቀው በአካል መጥቼ ነበር ነው okay። ስለዚህ አሁን ማስታወቂያ information ኡ በቂ ነው ያለሽ ማለት ነው።
አዎ ኦንላይን ነው በአካል ለምትመዘገቢ በአካል አይደል?
አዎ ጾታ ሴት። እሺ ኮርሱ የሶስት ወር ኮርስ ነው ሊዲያ።
የሶስት ወር ኮርሱ የሶስት ወር ኮርስ ነው።
እሺ
ለሶስት ተከታታይ ቀናቶች ኮሜዲያን እሸቱ ያስተምራል። ሰኞ፣ ሮብ፣ አርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ተኩል እስከ አንድ ተኩል ትምህርት ይኖራል ማለት ነው።
አምስት
ይሄ ማለት እ ለአንድ ሰዓት የአንድ ለአንድ ወር ከአስራ አምስት ቀን class ይኖራል። attend እናደርጋለን። personality ም፣ content፣ marketing ን፣ አልጎሪዝም ኮሜዲያን እሸቱ ያስተምረናል።
እሺ በ- በተማርነው መሰረት ኮሜዲያን እሸቱ assignment ይኖራል። assignment ይሰጣል። assignment ኡ ከታረመ ከተገመገመ በኋላ ሌላ ቀሪ ጊዜ የሚሆነው መመረቂያ ቪዲዮ መስራት ነው።
እሺ አጠቃላይ የሚኖረን ቆይታ የሀያ ሰዓት ነው። የአንድ ሰዓት አከፋፈሉ ደግሞ የአንድ ሰዓት ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳ ነው። ለሀያ ክፍል ታወር ክፍያችን አስራ አምስት ሺህ ነው ማለት ነው። ነገር ግን ሊዲያ እስከ ዛሬ ሰላሳ አራት percent አለ ከተመዘገቡ አ አስር ሺህ ነው የምትከፍዪ ማለት ነው። ዛሬ discount ኡ የመጨረሻ ቀን ነው። ከተመዘገብሽ
okay ዛሬ ከተመዘገብኩኝ አስር ሺህ ነው የሚሆነው ማለት ነው።
ከፊዩ ማለት ነው።
okay። ሌላ ቀን ከሆነ ደግሞ አስራ አምስት ይሆናል።
አስራ አምስት ሺህ discount ኡ ያልፋል ማለት ነው።
okay እሺ የት ነው የምንማረው ምናምን እሱን ማወቅ እችላለሁ? እ፣ bank account ምናምን ከሆነ ሀያት አደባባይ ተስፉ ሲኒማ ትምህርት የሚሰጥበት ቦታ ማለት ነው። ሀያት አደባባይ ተስፉ ሲኒማ።
okay እሺ እኔ account መላክ እችላለሁ ዛሬ የምታስገቢ ከሆነ
እሺ account ሽን እንዴት ጨርሽ ላድርግልሽ? እ፣ እሺ ቆይ አንዴ ስልቶ ግን አለኩ አንዴ እሺ ትንሽ ችግር የለም ጠብቅሽ ጠብቅሻለሁ
እሺ ንገሪኝ አሁን አንድ ሺ አንድ ሺ ሀያ ሰባት ሀያ ሰባት ሰማንያ አራት ሰማንያ አራት ዜሮ ስድስት ዜሮ ስድስት ዜሮ አራት ዜሮ አራት አራት አራት ቢኒያም አንድ መለሰ ሺ?
ነው የሚለው እሺ ሀያ ሰባት እሺ ሰማንያ አራት እሺ ዜሮ ስድስት ዜሮ አራት አራት አዎ ቢኒያም መለሰ ነው የሚለው እሺ እሺ ቢኒያም መለሰ አዎ ስለደወሉ እናመሰግናለን መልካም ቀን እሺ አመሰግናለሁ
ፊልተር አድርገሽ